ሄሎ ጤና ይስጥልኝ። ከኤልጂ ኢትዮ ፋይናንስ ደውሎ ተቋርጠቦት ነው ተመቸኝ።
እ እ
ምን አለኝ?
Hello አቤት።
ተቋርጠቦት ነው አሁን ደውለው ነበረ።
አይ አይደለም፣ TIN number ኡን ስ- TIN number ኡን እንትን አውጥቼ እንትን ልል- ልስጥሽ ነው ብዬ ነው።
እህ፣ ያስመዘገቡ ስልክ ቁጥርም የሚያስታውሱት ከሆነ መናገር ይችላሉ። በዛ መዝገብ እችላለሁ።
እሺ ቆይ ስልክ ቁጥርም በሌላ ስለሆነ ልጠይቅና ልንገራሽ።
እሺ፣ ማያቸው